Hello? Hello?
ጤና ይስጥልኝ። ጤና ይስጥልኝ አቶ ዘሪሁን እሱ ይሰማዎታል?
ሄሎ።
ጤና ይስጥልኝ ይሰማዎታል?
አዎ ይሰማል። አዎ እሺ ከአሪፌ ነበር ምደውልሎት።
በር ኤደን እባላለሁ።
እሺ ደን በደረጃ ወጥተን በሮ ልከፈት ነው የምትከፍችና እሺ ደንበኛችን በጣም ይቅርታ አድርጉልን። እ፣ የእኛ team ኦች ትንሽ ጠብቀዋችሁ ነበርና ሶስት ተኩል ላይ እ፣ meeting ለነበራቸው አሁን እሺ።
ወጥተዋል እና እናንተ ቢሮ ይመጣሉ በኋላ ወይ በኋላ ወይ ነገ። በጣም Okay።
ይቅርታ ጠይቀዋል። ትንሽ ጠብቀዋችሁ ነበር፣ ግን ሶስት ተኩል ላይ urgent meeting ስላጋጠማቸው ነው የሄዱት።
Okay። Okay ስለዚህ- Anyways በሩን ትከፍችልና እንዴት እናውራ ውስጥ እ፣ እ፣ እኔ እዛ አይደለሁም፣ ግን እስቲ የሚያናግሩት ሰው እንፈልጋለን። እሺ እደውልሎታለሁ መልሼ። እሺ እሺ፣ ይቅርታ አድርጉልን። መልካም ቀን